ሰላም ትናንትና ደውዬ ነው ሳሚል ሳሚል ትናንት ደውዬ ነበረ። አልደወላችሁልኝም። ነግሬያችሁ ነበር።
ምን ነበረ?
ድጋሚ ልነግራችሁ ሳሚ ፍሳ ብላ መዝግባለች። በዛ ማግኘታችን
ማን ብላ?
ሳሚ ፍሳ ንገረኝ። ሳሚ ፍሳ ሳሙኤል ፍሳ
ሳሚል ፍሳ። እሺ አ በሀያ አራት ሰዓት ውስጥ እናሳውቃለን። መልሱ እ?
ጠበቆች ናቸው የሚያማክሩት። ለዛ ነው
ኦኬ። እና መጠበቅ ነው ዝም ብለን